ነው ጤና ይስጥልኝ Flintstone Homes
ሰላም ነው። እንዴት አረፈድሽ?
ይመስገን። እንዴት ነው?
ነበረ information ልጠይቅሽ ነበረ። CMC site እንዴት ነው ተጀመረ?
CMC site ሊጀመር ነው።
እንጂ አልተጀመረ።
ከአንድ ከሀያ ቀን በኋላ ይጀመራል።
እሺ ባለፈውም እንደዚህ ብላችሁን ነበረ፣ እስካሁን አልተጀመረም።
እርስዎ ገዝተው ነው ወይንስ ለማየት ፈልገው ነው?
ኧረ ገዝቼ ነው ቆየው። አመት ሁለት አመት የለው ከከፈልኩ ሰላሳው percent አ፣ okay አሁን ሊጀመር ነው። process ጨርሰናል። process ጨርሰናል። ሊጀመር ነው።
እሺ እሺ፣ መስከረም ነው ማለት ነው ከእንግዲህ። አሁንማ ክረምት ገባ።
አ፣ ያው አንዳንድ ስራዎችን እየሰራ- እየሰራን ነው። እ፣ እንቅስቃሴዎች እ፣ ጀምረናል።
እሺ እሺ፣ አመሰግናለሁ።